ሄሎ ሄሎ ስልክ
ሄሎ፣ ጤና ይስጥልኝ።
ቁሪ ዘገኝ ደውሎ ነበር ፕሪንስቶን
ከደውላ እ
ስልኩን ይህን ስልክ ይጠቅማል ምንድን ነው ብዬ ለምንድን ነው ስልክ የሚጠቅመው?
እ
የደወሉት ፕሪንስቶን ሆምስ ነው። ቤት እና ሼር ነው የምንሸጠው እኛ፣
እ አፓርትመንት ቤቶች ነው የምንሸጠው እኛ
አይደለ?
እ ሄሎ እሺ ም- እሺ ምንድን